ጤና ይስጥልን። ዋሽንግተን ዲሲ ምን ማዕከል?
አዎ ደህና ናችሁ?
እግዚአብሔር ይመስገን።
እንትን ከአንገት በላይ specialist አላችሁ?
ከአንገት በላይ እ
አለ ነው
አለ
አለን። ዛሬ አስራ ሁለት ሰዓት ነው የሚገቡት።
መቼ መቼ ነው የሚገባው?
ሰኞ፣ ሮብና አርብ።
ሰኞ፣ ሮብ፣ ዓርብ።
አዎ ስንት ሰዓት ላይ?
አስራ ሁለት ሰዓት ማታ አዎ
ማታ አስራ ሁለት አዎ እሺ። ሰኞ፣ ሮብ፣ ዓርብ።
አዎ ጆሮዬ ነበር ያመመኝ። ከአንገት በላይ ናለ specialist ስላለ አዎ አዎ ያያሉ።
እሺ በቃ አመሰግናለሁ። እሺ ይስጥልኝ።